ዜሮ ሁለት ሰባ ሰባት አቤት አቤት Hello አይሰማም።
ሄሎ ሄሎ አቤት ሄሎ ኩኩ አቤት
ከቢው delivery ነበር የምደውለው። Hello ይሰማሻል? አዎ ይሰማል። አዎ ይሰማል።
እሺ፣ አዎ ከቢው delivery ነበር የምደውለው።
እሺ hello order check እንድታረጊልኝ ፈልጌ ነው። በ order number ዘጠና አንድ ዜሮ ሁለት ሰላሳ አራት order ታዛችሁ ነበር አይደል? ክለብ ክለብ፣ አዎ።
ሳንድዊች። እሺ ገና ነው ብሎኝ ነበር፣ አልደረሰም ብሎኝ ነበር driver ኡ። ምን ያህል ደቂቃ ይቆያል?
ደርሷል። እየደረሰ ነውማ።
ምን ያህል ደቂቃ?
ደርሷል። ይወጣል።
በቃ እሺ።
ወላሂ እሺ፣ አመሰግናለሁ።
ያደርጋል። አንድ ሊትር የሚወስድ ከዛ ለእነሱ ሩብ ሩብ አካፍ ለሁለቱ ቤት እያየን ማለት ነው። እንደዚህ ነው በቃ። ሄሎ